የኔ ቢጤ ሚስኪን ድሃ ሰው ከደጃፍ ደግሜ መጣሁ፣ እርቦኛል ምንትስለ ማርያም ተለመነኝ ጌታ መድኃኔዓለም የኔ ቢጤ ሚስኪን ድሃ ሰው ከደጃፍ ደግሜ መጣሁ፣ እርቦኛል ምንተ ስለ ማርያም ተለመነኝ ጌታ መድኃኔዓለም በኃጢአት ጎስቁዬ ወድቄ ልሃለሁ ስለማምላክ ብዬ ከደጅ ቆሜያለሁ እርቦኛልና ቶሎ ድረስልኝ በአባትነት ፍቅር ቃልህን መግበኝ ቃልህን መግበኝ እርቦኛል ብዬ ክፉኛ ማልቀሴ ቢጠማኝም ውሃ አይሻም መንፈሴ ቁራሽም አይደለም እኔኔ ቸገረኝ ምሕረትህ እንጂ ሳልራብ የራበኝ ሳልራብ የራበኝ በእናት በልደታ በድንግል ባዛኝቷ በቃል ኪዳኗ ማረኝ እኔ ጌታ በቃል ኪዳኗ ማረኝ እኔ ጌታ በእናት በልደታ በድንግል ባዛኝቷ በቃል ኪዳኗ ማረኝ እኔ ጌታ በቃል ኪዳኗ ማረኝ እኔ ጌታ የኔ ቢጤ ምስኪን ድሃ ሰው ከደጃፍ ደግሜ መጣሁ፣ እርቦኛል ምንተ ስለ ማርያም ተለመነኝ ጌታ መድኃኔዓለም የኔ ቢጤ ምስኪን ድሃ ሰው ከደጃፍ ደግሜ መጣሁ፣ እርቦኛል ምንተ ስለ ማርያም ተለመነኝ ጌታ መድኃኔዓለም በቤተ መቅደስ ስኖር ካንተ ጋራ መቼ መች ያውቁኝ ነበረ ጭንቅና መከራ በዘራሁት ፍሬ በኃጢአት ባጨድኩት በእኔ ከንቱ መሆን ፍቅርህን አየሁት ፍቅርህን አየሁት በእናት በልደታ በድንግል ባዛኝቷ በቃል ኪዳኗ ማረኝ እኔ ጌታ በቃል ኪዳኗ ማረኝ እኔ ጌታ በእናት በልደታ በድንግል ባዛኝቷ በቃል ኪዳኗ ማረኝ እኔ ጌታ በቃል ኪዳኗ ማረኝ እኔ ጌታ በእናት በልደታ በድንግል ባዛኝቷ በቃል ኪዳኗ ማረኝ እኔ ጌታ በቃል ኪዳኗ ማረኝ እኔ ጌታ ማረኝ ማረኝ ማረኝ እኔ ጌታ ማረኝ እኔ ጌታ ማረኝ ማረኝ ማረኝ እኔ ጌታ ማረኝ እኔ ጌታ ማረኝ እኔ ጌታ ማረኝ እኔ ጌታ ማረኝ ማረኝ ማረኝ የኔ ጌታ ማረኝ የኔ ጌታ ማረኝ የኔ ጌታ ማረኝ የኔ ጌታ ማረኝ የኔ ጌታ ማረኝ የኔ ጌታ